hello ጤና ይስጥልን ቤት ቤት
እንትን ሀምሳ ብር ወስደብኝ እ ሀምሳ ሀምሳ ብር እሺ
ወስዶብኝ ነበር። የት እንደገባ እስኪ check አድርጉት።
ማን የወሰደብህ ከወንድሜ እ?
ስልክ ላይ ነው ከስልክ ላይ ነው አዎ ከስልክ
እሺ አንዴ በዚህ በደወልክበት ቁጥር አዎ
ዛሬ ነው አይደል
ስላል እሺ
እንደዚህ ሲባል ነው የሚቀረው።